Hello ሰላም ጤና ይስጥልን። ከስልክ ነበር የምደውልዎት ዮናስ።
አቤት። እሺ ያልመጣ product ነበረው ሽንኩርት።
አው ትላንትና በእርግጥ ዝግ ነበረ።
እሺ እኛም ወደ ስራ ቦታ አካባቢ ነበረም ያዘርነው አብረን ሆነን አዎ ተመላሽ ነበር ትላንት የሆነው እና ነገ እንዲመጣልዎት ነበር። አርባ ሶስት ኪሎ ነው አይደለ?
አ ይህ አካባቢ ይምጣልዎት ነገ።
እዚህ ቸርቸር ጋር ቸርቸር ጋር ልክ እንደ ሎኬሽኑ ጋር በቃ
እ፣ ቸርች ዲሴ ገብረ ማርያም ማለት ቲፒዮ ነው።
ልበለው ወይንስ ድልበት?
እሺ ቲፒዮ ቲፒዮ ጋር በቃ እዛው ነው።
ቲፒዮ አ መቀበል ይችላሉ ነገ።
እሺ በጣም ቴንክ ዩ። እሺ በጣም መልካም ምሽት። እሺ ይመጣሉ።
እሺ ለሁላችን እሺ